ጤና ይስጥ መንግስት ቤት ሄሎ ዜሪን ታገናኛለች ማን ልበል?
ሆን ጂ
ሄሎ ሄሎ ወይ ጥሩ
ዜብ
እሺ፣
እንትን ጂኦ ፋይልን አምጥቻለሁኝ እና አሁን ትሞክሪዋለሽ?
ይቻላል፣ ችግር የለውም። ይሄን ዲስኩን ክፈችና ላኪልን። እሺ፣ እሺ፣ እሺ።